ሰላም ጤና ይስጥልን። Donkey Tube Hello ጤና ጤና
አለን። እግዚአብሔር ይመስገን።
እንዴት ናችሁ?
እግዚአብሔር ይመስገን ሰላም ነው።
መመዝገብ ፈልጌ ነበረ እናንተ ጋር ምን ነበር የሚመዘገቡት?
ህይወት ታሪክ ለማጋራት።
እሺ ስሞት ማን ልበል?
ሄለን
ሄለን ማን በለጠ
ስልክ ላይ ያዝ። ሄለን ዜሮ ዘጠኝ አስር
እሺ ዜሮ አንድ
እሺ ዘጠና
እሺ።
ዜሮ ስምንት አድራሻው የት ነው።
አድራሻው ደሰበት አካባቢ ነው። Hello እሺ ሄለን እንደውላለን። እናመሰግናለን። መልካም ቀን።
ማን
እሺ